hello hello እናቴ እኔ እየሰማሁሽ ነው። አቤት እስቲ ዋጋ ለማወቅ ነበረ እባክሽ ዋጋ መንገር ትችያለሽ ለእኛ እኮ ይኸውልሽ፣ አልትራሳውንዱን ከአልትራሳውንድ ክፍል ጋር እንትኑን prescription ኑን ላክልን ብለውኝ ነው።
ቴሌግራም ነው የታለ? አ- እኔ እየነገርኩሽ አታይልኝም እንዴ ኮምፒውተር ላይ ዋጋ በማ ቁጥር ነው ቴሌግራም የምንልከው?
ልንገርሽ፣ ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ አስር
ዜሮ ዘጠኝ ስልሳ አስር ዘጠና ስድስት
ዘጠና ስድስት ዘጠና ዘጠኝ
ዘጠና ስድስት ዘጠና ዘጠኝ አዎ፣ በዛ ላክልን።
ስለዚህ የሶስቱንም ዋጋ text አድርጊልናል። እሺ አንደኛ ሁለተኛ እያልኩ አደርግላችኋለሁ። አዎ እሺ።